እህቱ ደህና ነሽ? እንዴት ዋላችሁ?
እግዚአብሔር ይመስገን። ሰላም ተኝታችሁ ነው እንዴ? በዚህ ሰዓት አይ እንቅልፍ እንኳን አልያዘንም።
ያው ዞሮ ዞሮ አልጋ ላይ ተደረሳችሁ ተኛችኋል።
ምን እንሰራለን ብለህ ነው? ሰላም ነው?
አንደኛ እኔ አሁን እኮ እንዴት ተሻላት ከወሬ ወሬ ራስ አልደቡላት ይላል። ራት እየበላን ሀሳብ ነሽ።
ገና እራት እየበላችሁ?
ደህና ራት እየበላን ነበርና እኛ በጊዜ እኮ ነው የምንገባው ወደ ቤት ነው።
እኛ እንኳን ያው በጊዜ ብንገባ ምን ስድስት ሰዓት ነው ልምዳችን። መኝታ ወደ መኝታ ኧረ እባክህ እስከዛ ትቆያላችሁ?
አ
አይ እንዴት ነው ተሻለሽ?
ምንም አልልም፣ ደህና ነኝ።
አንቺ ምን አልሽ? ምን ታዘብሽን? በእናትሽ እንደው ምንም በቃ አንድ ቀን ራሱ ትዝ ብለሽኝ አታውቂም፣ ሩጫ ስለሆነ እንዴ አንተ ደግሞ እኔ መቼ አጣሁት ብለህ ነው ኑሮ መች ይሞላል? እኔ በራሴ ስለማየው ምንም ማንም ላይ hello አልፈርድም። ወይ በራሴ ስለማየው እኔ ማንም ላይ አልፈርድም። ደህና ናቸው። hello